ጤና ይስጥልኝ ጉዳይ አርሴማ እባላለሁ። ምን ልርዳዎት?
ስራ ለመቀጠር ነበር ልፈልግ የነበረ
እሺ፣ የምን ባለሙያ ኖት?
accounting
የስራ ልምድ አለዎት?
የስራ ልምድ የለኝም።
እሺ፣ ዲግሪ ነው ወይስ ዲፕሎማ?
ዲፕሎማ
እሺ፣ ሙሉ መረጃዎትን ልቀበልና ጥሪ በሚመጣበት ሰዓት መጥተው እንዲመዘገቡ እናደርጋለን።
እሺ ማን ልበል ስሞትን?
እ